hello አቤት ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን
የአየር
ሄሎ አቤት ምን ልታዘዝ? ቴሌቪዥን
የአየር ሰዓት
እሺ። የአየር ሰዓት ምን
ሽልማት
ገብቶሎታል?
እ
አግኝታችኋል? የአየር ሰዓት ሽልማት
አዎ
እስቲ አንድ የመስመር ላይ ጠብቁኝ። እሺ
እሺ አዎ
አይ ምንም አይነት ሽልማት አልገባላችሁም።
እሺ